ጤና ይስጥልኝ አሪፍ እንዴት ነው እባኮ ልርዶት
አ- ትላንትና ደውዬ ነበርኩና አመለከትኩት ማታ ላይ ማለት ነው።
እሺ
screenshot ኡን ላክ ተብሎ ልካለው በቴሌግራሙ። እንደገና date ነው የጠየቀኝ። አሁን ቅርብ ጊዜ በሀያ አምስት ነበረ ንግድ አለው።
እሺ
ያው ቴሌግራሙ ላይ ማየት ትችላላችሁ። በዚህ የደወልኩት ስልክም ከሲቢ ብር ወደ አሪፍ በይ
እሺ ደንበኛችን ስሙትን ይንገሩኝ
ሱልማን አብድሌ ኑር
ሰልማን ያሉ
ሱልማን ኑር አ፣ ሱልማን አብድሌ ኑር እሺ ደንበኛችን ጉዳዮችን እያየሁሎት ነበረ ሁለት መቶ ብር deposit ማድረግ እንደተቸገረ ወደ ክሬክ ብር አመልክተው ነበር
አዎ እሺ ደንበኛችን ተስተካክሎሎታል
ወደ ሲቢ ብር ነው የተመለሰው።
ወደ ኩዊክ ብር ነው የገባው ኩዊክ ብሮትን እሺ።
check አድርጉ እሺ፣ በጣም ነው አመሰግነው። thank you።
እሺ እናመሰግናለን ሌላ የምረዱት ነገር አለ
አይ የለም በቃ
እሺ ስለ አገልግሎቱ ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ምሽት ይሆንልዎት አይ